Hello, we're Savini. Hello. ይሰማኛል። ሄሎ፣ አቤት። እሺ፣ ይቆራረጣል ድምፅህ ግን ምን አልከኝ? hello፣
ሌላው
ይቆራረጣል ድምፅህ፣ ምንም አይሰማም። ወይ ኔትወርክ የሌለበት ቦታ ከሆንክ ተንቀሳቀስ። እሺ፣ ማን ነው ስምህ? እ